ጤና ይስጥልኝ አሪፍ ነው እባክዎ የምንወስደው
አብራችንን ስልሳ ብር ዲፖዚት አድርጌ ነበር በሴት ብር ገብቼ እሺ
አሁን ዲፖዚቱ ደግሞ የለም። እንዴት አድርጌ ነው አሁን?
እሺ ሙ- ስሞትን ይንገሩኝ ደንበኛችን አሊ ዘለቀ ተሰማ
አሊ ዘለቀ
ተሰማ
እሺ አሁን የሞከሩት ደንበኛችን
አዎ፣ ወደ ማታ ላይ ነው ያስገባው።
እሺ ቴሌ ብር በዚህ ቁጥር ነው የሚጠቀሙት አዎ
እሺ መዝግብ ይሉታለሁ ደንበኛችን መረጃውን አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን screenshot አንስተው ይላኩልን
ቴሌግራም የለኝም።
እሺ ምናልባት በሌላ ሰው መላክ ይችላሉ ቁጥር ላስይዞት
አዎ
ዜሮ ዘጠኝ ዘጠና ሁለት
እሺ አንድ ዜሮ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ ዜሮ አንድ
ሀምሳ አምስት
okay
በዚህ ቁ- በዚህ ቁጥር የቴሌግራም account ኣችን ነው የቴሌ ብሩን ደረሰኝ ይላኩልን እሺ ሌላ የመረዳት ነገር አለ
okay ይሁን።
እሺ ስለደወሉ እናመሰግናለን ስለ አገልግሎት የሀሳብ አስተያየት ካሉት የሚሰሙት ድምጽ በኋላ ያስቀምጡልን መልካም ምሽት ይሁንልዎት